ጤና ይስጥልን
ጤና ይስጥልኝ።
ጤና ይስጥልን ጤና ይስጥልኝ። ይሰማል?
እሺ ምን ላቅርብ መ- ማሊባባ ነው አይደል?
አዎ ማን ባባሽ እ፣ መኪና DX መኪና ይኖራችሁ?
ቴክሻ አለን
አድራሻ የት አካባቢ ነው? መጥቼ ለማየት ነው።
ሲመጡ እሺ ይደውሉልን ፓስተር አደባባይ ፊት ለፊት እንገኛለን ወይም መስቀል ፍላወር ወይም ሜክሲኮ እንገኛለን ሲመጡ ይደውሉልን መስቀል ፍላወር አካባቢ ነኝ እኔ። መስቀል ፍላወር ምኑ ጋር ነው?
መስቀል ፍላወር ግን DX የለንም ስ- ስንት ሞዴል ነው የፈለጉት DX
እ፣ አቅም እስከ ሰባት መቶ ሺህ ነው።
በቃ እሺ ኑና ፓስተር branch አችን ላይ አዋሩ ፓስተር አደባባይ እሺ፣ ፓስተር ልምጣ? አዎ፣ እሺ